ጤና ይስጥልኝ ዳኒ ደወለ ከእንደርታው።
ሰላም ነው? ባለሙያ ነበርኩ።
እሺ ስሞቱ ማለበን ጥላሁን ውብሸት
ጥላሁን ወሰን
ውብሸት
ጥላሁን ውብሸት ነው።
አ
እሺ ሰፈሩ የት ነው?
አስኮ አካባቢ አስኮ። ያው ከ- ብርጭቆ አስኮ ምናምን ይላል እሺ የስራ ዘርፎት
እንትን እ፣ ምጣድ ሰራተኛና ቧንቧ ስራ
ምጣድና ቧንቧ።
አ ኤሌክትሪክም ሰራ ወቃቅ
ከ- ስለኛ ድርጅት ከየት ነበር መረጃ የሰሙት?
መረጃ ያው ከእንትን ተለጥፎ አግኝ አግኝቼ
ምን ላይ ነው ተለጥፎ ያገኙት?
ታክሲ ላይ ታክሲ ላይ።
አ
እሺ የስራ ገበያውን ለመቀላቀል እና ሄሎ
ሄሎ ይሰማል።
እሺ የስራ ገበያውን ለመቀላቀል አንድ ቀን ወደ ቢሮአችን በአካል መምጣት ይኖርቦታል።
እሺ ቢሮ የት ነው?
የሚመጡ ቀን ሰዓት እና ይዘው መምጣት የሚኖሩቦትን እ፣ ማስረጃዎች ደውለን እናሳውቆታለን።
እሺ እናቴ እሺ እሺ መልካም ቀን ይሁንልዎት።
እሺ